ኃይላ ጤና ይስጥልን። ኃይላ ኃይላ ኃይላ
አቤት፣ አይሰማም?
ይሰማል። ጤና ይስጥልን።
አቤት፣
ዶንኪ ኪዩብ ነው ወጌሻ አራተኛ ዙር ስልጠና ምን ታዘዝ ለመመዝገብ ይችላሉ። እየመዘገቡ ነው። ድምፆች ትንሽ አይሰማንም።
በኦንላይን ተመጡ ባተምት ነው
አይ ኦንላይን እንሰጣለን።
ለኩኝ ነው ባህል ከክልል ሰዎች ማለት
hello፣ አረ ድምፆት እባክዎትን።
ማለት
ምን አሉኝ?
ማለት ይላል
ይቅርታ ድምፆት ምንም የተሰማኝ አይደለም።